ሄሎ ሄሎ ጤና ይስጥልኝ ሀሚድ ነኝ መረጃ
የኳሱን ነበር ስለ ኳሱ meeting ለማወቅ ነበር።
እሺ ምን ማወቅ ፈልገህ ነበር?
ስለ ኳሱ አሁን meeting ስናጫው ስንት percent ነው ለተጫዋች ለአጫዋች?
ለ agent ኡ አዎ።
እም፣ እሺ እነግርሃለሁ አንዴ ጠብቀኝ። ሰላሳ አምስት በመቶ ለ agent ኡ ነው የሚኖረው።
ስንት percent?
ሰላሳ አምስት በመቶ
ስልሳ አምስቱ የናንተ ነው ማለት ነው።
አዎ አዎ።
እሺ እንትን ላይ ካስ virtual ኡ ላይ እንደዛው ነው።
virtual ላይ ደግሞ ሰማንያ አምስት በመቶ ለ agent ሰማንያ አምስት እሺ እሺ እሺ